ነው። አዎ ኦኬ
ሄሎ አቤት hello
hello ሰላም፣ አይሰማም?
ይሰማኛል።
ከአዲስ አውትፊት ነው የምደውልልሽ።
እሺ እኛ ጋር order ነበረሽ አይደለ?
አሀ order ሽ ስለደረሰ ልልክልሽ ነበረ። የት ልላክልሽ?
ለጋህር ሄዶች service ን ያታውቀዋል።
ለገሀር ብዬ ልላከውና ለሞተረኛው ታስረጃዋለሽበት የቀረውን አንድ ሺ ሶስት መቶ ሀምሳ ብር ለሞተረኛው ትከፍይዋለሽ ማለት ትሰጫዋለሽ በአንድ ማስገባት አልችልም።
እኮ ትሻለሽ። account ይሰጥሻል። ደስ ትግለልሽ። እናመሰግናለን።